መዘመር ዝምታ፣ አዎ ይሻላል፣ ዝምታ ይሻላል። ዋየኔ ዝምታ ዋየኔ ማቀርቀር ወይም አላት ፍሬ ወይም አላት ነገር እህ ባለውለታዬ ሕይወቴ ጸጥታ ዘንድሮ ተዋወቅን እኔና ዝምታ ዝምታ የኔ ዝምታ ዝምታ እውቀት ችሎታ ለአንደበታም ሰው ባትመችም ባለ ትዕግስት ናት ሰለችም ለአንደበታም ሰው ባትመችም ባለ ትዕግስት ናት ሰለችም ዝም ችግር ፈተና የሚለካበት ዝም ታላቅ ስጦታ ታላቅ በረከት ዝም የአዋቂ ሚዛን ችሎታ ልኮ ዝም ብዙ ከማውራት በማድመጥ ይርኮ አይጣደፉ ጠንቅቀው ይስሙ ብዙ ከማውራት አንድ ፈጽሞ ለማለት ብቻ ሲክለፋለፉ ስንቶች በወሬ ባፋቸው ጠፉ አይታይ የለ ይታያል አይሰሙ የለ ይሰማል አይቻል የለ ይቻላል ዝም ይሻላል ዝም ዝም ዝም ዝምታ አዎ ይሻላል ዎ ሆ ሆ ሆ ሆ ሆ ሆ ሆ ሆ ሆ ዋየኔ ዝምታ ዋየኔ ማቀርቀር አንድም ለሰላም ናት አንድም ለግርግር ባለውለታዬ ሕይወቴ ጸጥታ ዘንድሮ ተዋወቅን እኔና ዝምታ ዝምታ የኔ ዝምታ ዝምታ እውቀት ችሎታ ለአንደበታም ሰው ባትመችም ባለ ትዕግስት ናት ሰለችም ለአንደበታም ሰው ባትመችም ባለ ትዕግስት ናት ሰለችም ዝም አለው ቁም ነገር ያልተገለጸ ዝም ጆሮ ሲያመጣ ልብ እያመጸ ዝም አንድ ለመጥፎን አንድ ለጥሩ ዝም ችለው ይለፉ ሳይቸገሩ ሲታይ ማየት ነው መስማት ሲሰሙ አጉል መሆን ነው መሽቀዳደሙ ሰላም እረፍት ነው ጥሩ መኝታ ሳይዘላብዱ የዋሉ ለታ አይሰሙ የለ ይሰማል፣ አይታይ የለ ይታያል፣ አይቻል የለ ይቻላል፣ ዝም ይሻላል። ዝም ዝም ዝም ዝም ዝም አዎ ዝምታ ይሻላል። ዎ ሆ ሆ ሆ ሆ ሆ ሆ ሆ ሆ ሆ ወይ ዝምታ ዝም ዝም አዎ ጸጥታ ይሻላል።